ነሽ? ጤና ይስጥልኝ። የስሩ መርቶት ነው። እሺ የምደውለው ከዊ ፕላስ ሶሉሽን ድርጅት ነው። ከዊ ፕላስ
እሺ እ፣ ዊ ፕላስ ድርጅት በቅርቡ የተቋቋመ ነው እና አንድ app develop አድርጓል። ውስጡ ከአርባ በላይ የሚሆኑ service እ፣ ይይዛል እና አንደኛው የእናንተ አይነት እቃ የሚሸጡ ሰዎች ናቸው እና እዛ ውስጥ እናንተ በነጻ ተመዝግባችሁ እቃችሁንም promote እንድታደርጉና እንድትገበያዩ ነበረ
እሺ ተመዝግባችሁ ማለት ነው።
እሺ
እ፣ link ልላክሎት እና ትመዘገባላችሁ።
ላክል ቴሌግራም ላይ ላክልኛ።
እሺ ቴሌግራም ላይ ልላክልህ።
አ በዚህ ስልክ እሺ እልክልሃለሁ። በቃ እሺ እሺ፣ አመሰግናለሁ። መልካም ቀን።
ችግር ችግር የለም።